ጤና ይስጥልኝ በስት ቤት ነው የምንረዳው?
ወይ ትናንት ማታ ያው እኔን ገንዘብ ውትድራው አድርጌቼ ነበር እና
እሺ አልገባልኝም እስካሁን።
በዚህ ስልክ ነው?
አዎ ስንት ብር ነው?
ሰባት ሺህ ሰባት መቶ ሀምሳ
ሰባት ሺህ ሰባት መቶ ሀምሳ
አዎ እሺ ይቅርታ እሺ ሳንቲም ቤት ትንሽ ያስቸገረ ስለሆነ ነው አሳውቀናቸዋል እያስተካከሉት ነው system ኡን ያኔ ይገባልሃል እሺ sorry ይቆያል።
በጣም በእናትህ ትንሽ እስከ system ዛሬ ጠዋት ስለተበላሸ ነው እንደቆየ አላችሁ ነው።
አዎ ከትላንት ማታ የነበረ transaction ነው እንደዛ እየሆነ ያለው እና እያስተካከሉት ነው ይገባል ይቆያል።
ይገባል አባት ያስተካክለን ስንጨርስ እሺ እሺ